ሄሎ ሰላም ነው። እንትን የሆነ መረጃ ልጠይቅሽ ነበር።
እሺ
እ ሙሉ አፍተር ሳውንድ ለመታየት ማለት ነው።
እሺ ሙሉ ክፍያ ስንት ይሆናል እናንተ ጋር?
እሺ ክፍያውን ነው የፈለጉት?
አዎ ክፍያው ሙሉ አፍተር ሳውንድ ለመታየት ፈልጌ ነበረ።
እሺ መልሰን እንደውልልዎታል።
እ እ እ መ- መልሰን እንደውላለን። መልሼ እደውላለሁ አጣርቼ
okay ዋጋውን ጠይቄ እደውልልዎታል።
አልትራ ሳውንድ ማለት አውቀሻለሁ። ይሄ ው- እም፣ ማሽን ውስጥ የሆነ ማለት እም፣ እንትን ብለሽ የምትገቢበት ማለት ነው።
እሺ እሺ